ጤና ይስጥልኝ።
አብሮ ይስጥልኝ።
ከዚህ ነው ደውለውልን ተቋረጠ።
አዎ ተቋረጠ። እንትን ማሽን ተበላሽቶብን ትናንት አመልክቼ ነበረ።
እሺ ደንበኛችን
እ፣ ቀበሌ ሰላሳ አንድ መዝናኛ ክበል ብዬ።
ላይ ጠብቁ ይል የለውት በዚህ ስልክ ነው ደውለው ያመለከቱት።
አዎ በዚህ ስልክ ነው የደወልኩት።
እህ። ቅሬታዎትን ትላንትና መዝግበን አስተላልፈላችሁ አገልግሎቱም እስካሁን አልመጣም። እመጣለሁ ብሎ በዛው እንትን አለ። እመጣለሁ ብሎኝ ነበረ ግን አልመጣም።
ደውሎላችሁ ደውሎልኝ ነበር?
ነበር ደውሎ ነበር። ቦታም ነግሬው አውቀዋለሁ ብሎኝ ነበር። አልመጣም።
እህ። እሺ ቅሬታዎትን እንደገና በአስቸኳይ አድርጌ መዝግቤ አስተላልፍልዎታለሁ። ሌላ የምረዳዎት ነገር አለ?
ምንም የለም። እናመሰግናለን።
ስለደወልን አመሰግናለሁ። ያለዎትን ሀሳቦች ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።